Hello hello Hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልሎት።
እሺ order አድርገው ያልመጣ item ነበሮት።
አዎ እንትን ምንድን ነው ስሙ ላርጎ
አዎ እና refund ነበር የምናደርግሎት አልተመለሰሎትም አይደል? check ለማድረግ ነው።
አዎ፣ ብሩም አልመጣም። ላርጎ እስካሁን አልመጣላችሁም?
አዎ አልመጣም።
በቃ ብሩን መልሱልኝ። መቼ ይቆያል? ይቆያል አይ አሁን check ላርግሎት ብዬ ነው። አሁን refund እናደርጋለን።
ነው አይ ላርጎ ማግኘት ብችል እንጂ
ላርጎ አዎ፣ ያው የሚመጣበት በ- ቀን እርግጠኛ ሆኜ ልነግሮት አልችልም። ይጠብቃሉ።
እ፣ ቢሆን ጥሩ ነበር ምልሽ። አይ በዚህ እስከ ቅዳሜ ብትችሉ አሪፍ ነበር።
እስቲ እሱን ወይ ቼክ አድርጌ መልሼ ልደውልሎት።
እሺ እሺ እሺ እሺ